ነበር ምናምን አለ ምን አለ ምንድን ነው ያለሽ? ምን ተስተካክሎልኛል?
hello አየ- እየደወልኩ ነው ሌላ ቦታ። hello hello hello፣ አቤት። ከቤት ቤት ነበር የምደውለው
እ ከቤት ቤት ነበር የምደውለው። ደውለህልን ነበረ?
እሺ አብዱላህ አቤት
አ- አስራ አምስት ሀያ አንድ ዜሮ አ- hello ሶስት
hello